ጤና ይስጥልኝ ኬሲብራ ሚዛማ
ሄሎ ሄሎ ታች ጥብዬ እንዴት ነህ? ሰላም ነው ይንሻለ አለን አለን። እንዴት ነህ? ምን አዲስ ነገር አለ?
አዲስ ምንም የለም። እንትና ቪዛ ማለት ፓስፖርቱን ላከ እሺ ላክለት።
አ ለአቤል እልክለታለሁ።
ፎቶውንም አልረሳህም አይደለ?
ፎቶ እኮ አላለማ ፓስፖርት ነው ያለው።
ፓስፖርት ነው ያለው።
ስለዚህ ለአቤል ድጋሚ apply ያረከው ብለህ ጠይቀው አይሻልም? ፓ- ልክ ነው ፓስፖርቱም ፎቶውም ብለህ እንትን እንዳይል ደግሞ አልላካችሁልኝም እንዳይል።
እሺ ሌላስ ምን አዲስ ነገር አለ?
እም፣ ሌላ ምንም የለም።
በቃ ስራስ ስራ ምንም አይልም።
ሶኬ አይደል? ዜሮ አዎ።
አይደለም።
አ ዜሮ ዜሮ አይደለም ይሻላል።
እም፣ በቃ እሺ ጥብዬ እሺ እና ልንገርህማ እስቲ website ላይ ግባና ማለት ነው ለእንትና ነግሬዋለሁ። ለያሚ ደውዬለት ነበር አሁን እም፣ እንትን እነሸቱ ደውለው ወደ ለንደን መሄድ ፈልገው እም፣ ይሄ mic እቃ፣ ካሜራ ምናምን ነገር customs declaration አለ የሚሞላ ማለት ነው።
እም፣ እሱ እሱን ነገር detail information የት እንደሚሞሉ ምናምን ማወቅ ፈልገው
እሺ ለያሚ ነግሬዋለሁ እና ስልኩ ልኬለታለሁ። ለያሚ አስታውሰው እሺ። ቢሮ ሲገባ ትንሽ ቆይተ ገና አይደል የሚገባው።
እሺ እደውልለታለሁ።
እኔም ደውዬለታለሁ እና ስልኩ ልኬለታለሁ። just remind አድርገው እሺ እሺ በቃ ከ ETS ነው ብለው እንዲደውልላቸው ሸዋን ግዛው ይባላል። አቶ ሸዋን ግዛው።
እሺ እሺ እሺ እሺ፣ እሺ ቻው።
ቻው